ጤና ይስጥልኝ አዳማች ሬዲንግ በኩል የምንወደው ሰላም ነው እናቴ?
ሰላም ነው።
ሰላም ነኝ። ምን ነው የሂሳብ ነበረን የመኪና እስካሁን ሁለተኛ ወር ቀ- ቀርበናል። ዛሬ እኮ ሀያ አራት ነው።
የምንድን ነው የመኪና ክራይ ሽሬ ነው።
እኮ የፌች ነው
አዎ ማን ልበል?
ጀማል ይባላል።
ጀማል አዎ
የመቼ ነው ያልገባው?
አልገባም።
ወይ September ነው ያልገባው?
አዎ ገንዘብ አልተላከልም። እስካሁን ሁለተኛ ወር ቀርበናል። ለምን ነው ይሄ ነገር እንደዚህ ሆነ?
September ገቢ አላደረጉልንም። ክፍያ እናንተ እየጠበቅን ነው።
ተቆጥቡታ፣ እነሱ ስንጠብቅም እስከ ሰኞ ብለዋል።
እ?
እስከ ሰኞ ብለዋል።
ሰኞ የሚመጣው ሰኞ አዎ አሁን የሚመጣው ሰኞ ማለት ነው።
ዋ። እስከ እሱማ ሁለት ወር ሆኖ እኮ እየሞላ ነው ያለ።
ገቢ አላደረጉልንም። በጣም ይቅርታኛም የካሽ ስለሆነ ነው።
እና ተ- እነዚህ ዝም ካላችሁ እኮ ዝም ነው የሚሉ እነሱ የፌች እኮ እንደዛ ናቸው። መጠቅጠቅ ነው የሚፈልጉ እነሱ። ባህራቸው እንደዛ ነው በቃ።
ነው እየሄድንም በስልክም እየደወልም እናናግራቸው ቶሎ ገቢ እንዲያደርጉ